አቤት
ደንበኛችን ካልተላከ እንንገረው ተያዙ።
አልተላከኝም። አዎ እሺ የያዙ እንንገረውት አርባ ዘጠኝ ስልሳ
ቆይ እሺ እ አንዴ ይቅርታ አርባ ዘጠኝ አርባ ዘጠኝ ስልሳ
ስልሳ
አርባ ዘጠኝ ስልሳ ብያለሁ።
አስራ ስድስት ሰባ ሰባት
አስራ ስድስት አስራ ስድስት ሰባ ሰባት አስራ ሰባት ስድስት ሰባ ሰባት እሺ
አዎ አስ- አርባ ዘጠኝ ስልሳ አስራ ስድስት ሰባ ሰባት አዎ
እሺ ይህን ለማሳወቅ ነው። መልካም ምሽት ደንበኛችን።
እሺ እሺ